Hello ሰላም ነው።
ሰላም ነው። ከአዳማ አስራ ስድስት ነበር የምደውልልሽ።
እሺ
የትናንትና ሂሳብ total ትነግሪኛለሽ? ደውዬ ነበረ ቴሌግራም ላይ ልክልሻለሁ ብሎኝ አላኩልኝ።
አልጻፍሽልኝም ቴሌግራም ላይ እ ጽፌያለሁ አልጻፍሽልኝም support ቴሌግራም team ላይ ማን support ላይ ጽፌያለሁ። ሳምራዊ ሳምሪ ሚል ሳምሪ ነው የሚለው አዎ
ሳምሪ GR ነው አይደለ?
አዎ ጃሩ ሳምሪ ማን ሳምሪ ወንደሰን ይላል።
ሳምሪ ወንደሰን። እሺ እሺ እሺ እናቴ ልክልሻለሁ። ይቅርታ እሺ እሺ
ታ-